በሰላም ጤና ይስጥልን ብሽት ቤት
አብሮ ይስጥልንም በጣም በተደጋጋሚ balance አችን የተበላ ያሸነፍነው ትኬት non-withdrawable ነበር የገባችን ነው።
non-withdrawal ላይ ነው የሚቀመጠው።
አዎ እና በተደጋጋሚ ሪፖ
win አድርገህ
win አድርገው አሸነፈ።
እኮ ምናልባት በ voucher አውጥተህ መልሰው voucher ኡን ካስገባኸው እንደ deposit ነው ኧረ አላረግንም። በቃ totally win እንዳረግ እንዳሸነፍን ቀጥታ non-withdrawable ነው balance ኡ የገባው እና ተደጋጋሚ ሪፖርት አደረግን። ትንሽ ጠብቁን ሊስተካከል ነው እያለ እስከ ሁለት የሚሆነው። እንደዛ አይደለም። ይኸውልህ የበላኸውን እንደዛ ላይ አያደርገውም። withdrawal ላይ ነው የሚያደርገው። deposit የሆነ ለምን ብር ብቻ ነው አታዋቸውን? እናንተ እኮ check ማድረግ እኮ ትችላላችሁ። በቃ እንደበላ ነው። በቃ ምን ትኬት አይነት ነገር ነው?
ትክ- ትኬት ነው የበላኸው?
አዎ ኦንላይን ላይ ማለት ነው።
ትኬት አዎ ኦንላይን ላይ እኮ ኦንላይን ትኬቱን ንገረኝ እስኪ። ትኬት በ- በዚህ ስልክ ነው?
አዎ ስልካው በዚህ ስልክ ነው። ቁጥሩን ከፈለግሽ ቁጥሩን ልንገርሽ።
አንድ
ቢና እንዴት ነው? okay። ትናንትና ባለው ልንሽ ልክ እንዳንቺ እኮ እንደዚህ check አድርገው እኮ ይለቀቃል ብለውኝ ነበር። አንቺ እነሱ ሲያደርጉ ስለነበር ነው አሁን አንቺ እያደረግሽ ነበር። ቼክ አድርገው ዳ አይ አይደለም። አንዴ
ሰንቤ ተፋስ በሱ ብቻ ይሄ ነው ዛሬ ነበር እስከኑ እስከኑ ዛሬ እና ፖስትፖንድ ሆነ ፖስትፖንድ ሌላ ቦታ ወስዶ ከተወት ነው እንጂ ሄሎ
ቆይ አንዴ ጠብቀኝ። አንዴ transfer ላድርግልክ።
እሺ win አድርጌ non-withdrawal ላይ ያስቀምጥልኝ። non-withdrawal ላይ ነው ያስቀምጥልኝ። አዎ። አንድ ሮቆ ስራ